hello ፍቅር ነኝ።
hello ፍቅር ዜሮ ስድስት አርባ አራት ካላስተካከልሽው ነግሬሽ ነበር።
ማነው ስምህ?
አማረ
አማረ እኮ ነው።
ልክ አይደለም። ከአያት ሰንሻይን ነው ያለችው ሴትዮዋ።
እሺ ድጋሜ ልክ የሚሆን ግን ያደረገችበት ጋ ነው እንጂ አያት ሰንሻይን ከሆነ ወደ አምስት ኪሎ ሜትር አካባቢ ነው የሚሆነው።
እሺ ቆይ customer ሯን ላስጠይቃት። ምክንያቱም እንደዛ ከሆነ ብዙ ብር ነው የሚያስጨምረው። customer ሯ ማወቅ ስላለበት location ላስጠይቅ። እሺ አዎ ብዙ ነው የሚያስጨምረው።
እሺ ላስጠይቃት። እሺ
አስቴ